ሄሎ ሄሎ ሰላም ጤና ይስጥልን።
ጤና ይስጥልኝ። እማ
አለን ምን ልርዳዎት?
እ፣ text እየተላከልኝ ነበር በዚህ ቁጥር እኮ
አዎ message ኡ ቴሌዊን ደግሞ game ኦቹን ሲጫወቱ ሽልማት ያገኛሉ።
ምንድን game ኦች ሲጫወቱ አዎ የምን game? normal normal text እኮ ነው የሚገባልኝ እኮ።
ምን የሚል message ነው የሚገባልን?
ቆይ፣ አሁን ልብልሽ። go to more telewin tickets now 76 ቦታ ላይ
አዎ እኮ የቴሌዊን ደንበኛ ስለሆኑ በየቀኑ ትኬት ነው የሚሰጡት። አሁን ሰባ ትኬት አሉት። በሰባ ትኬቱ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ጥያቄና መልስ የእድል ጨዋታ አለ። የእድል ጨዋታን በትኬቱ ሲጫወቱ ሽልማቶችን ያገኛሉ።
እና እኔ ሰባት ትኬት ሰባ ሰባ ትኬት ደርሶኝ ነው አዎ ትኬ በትኬቱ መጫወቻ ስለሆነ ከሰላሳ ቀን በኋላ ስለማያገለግል ይጠቀሙበት። እሺ መልካም ይሁንልህ። እሺ